Hello ሲስቱ hello።
ሁሉ ስፖርት ነው። ምን ልርዳዎት?
አዎ አይ አሁን ልኬላት ነበር አ- የ- ስራ- ቢሮ ብዬ በ branch ቡራ ነህ?
ቁጥሩን እ?
ቡራ ነህ?
ማቴዎስ ማቴዎስ ማቴዎስ ቴ- አ ቴሌግራም ላይ ልኬላት ነበር የ transaction የ withdrawal code።
እሺ፣ ቆይ አንዴ። ማቲያስ የሚለው ነው።
አ ማቴዎስ ባይራ ኃይለ ስላሴ የሚለው እሺ፣ ተላልፏል። ሲ- ተ- ሲል ደረሰኝ እንልክሎታለን። ቴሌግራም ላይ ጠብቁ።
እሺ እሺ ሲስቱ እሺ እሺ